ሰላም ሰላም፣ ጤና ይስጥልኝ። ቤት ቤት ከራኒ ባኩል ምድሮ
አንዴ የትኬት እንትኑን አለቅም ብሎ
እሺ፣ ይቻላል። ካሻኮር ንገረኝ።
አስራ ሶስት ሀምሳ ሁለት
እሺ፣
ዜሮ አራት ዜሮ ዘጠኝ ይቅርታ ቃ እንዴት ኦኬ እሺ፣ አስራ ሶስት አስራ ሀምሳ ሁለት
እሺ፣ ዜሮ አራት ዜሮ ዘጠኝ
አራት ጨዋታ ወጪ ሆኗል እና አንድ ደግሞ void የሆነ እንትን አለው match አለው።
እሺ፣ እሺ።
እሺ፣ ተደወልክ